Hello ኤፍሬም።
አቤት።
እሺ የላከው በራስህ account ነው?
አዎ በራሴ ነው እንትን የላኩት።
ቴሌግራም ላይ ልከህልናል።
አዎ ቪዲዮ ልክ ያለው ቪዲዮ እና ፎቶ ማለት አንዴ ጠብቀኝ፣ ስላላገኘሁት ነው። እሺ መልሼ ደወልኩልህ። አንዴ ጠብቀኝ።
እሺ እሺ።
ኤላ ኤፍሬምን አንዴ የለኝ እስቲ ኤፍሬም ጉኑ ነው አካውንት ላይ ነው እሺ የላከው ያየው ነው
እ
ስልክ ላይ ነው አንዴ የለኝ አዎ አካውንት ላይ ነው። አዎ አንዴው ኤፍሬም ጉኑ ነው። አይ ጉኑ ነው፣ ጉኑ ነው።
አዎ ብሎ ነው።
ኤፍሬም ጉኑ ነው ብሎ እኔ ጋር መጥቷል እኮ ለዛ Hello ኤፍሬም፣ አቤት።
አንድ shop ብቻ ነው ያለ አንተ?
አዎ
እሺ እኔውና በቃ አንቺ እደውልልሃለሁ። እሺ ኤፍሬም እሺ በቃ እሺ እሺ።